ሄሎ አቤት አቤት።
ቤት ቤት ቤት ቤት ወርጄ ካረኩ በኋላ ማለት ነው message ከገባልኝ በኋላ
ምን አልከኝ?
አዎ ያን message ነው ያስገባው።
ምን አልከኝ አባቴ?
ቤት ቤት እሺ
forget አደረኩት። ኮድ መቀየር ፈልጌ ማለት ነው። code code ኡ ማለት ነው በ message ተልኮልኛል።
እሺ
እንዴት አድርጌ ነው ሞልቼ እንዴት አድርጌ እወጣለሁ?
ይኸውልህ forget ስትለው እነሱ ራሳቸው ይልኩልሃል። እሺ ከዛ የሚልኩልክን ነው የምታስገባው። እሺ አዎ ሚልኩን የሚያስገባው ቁጥሩና ሚልኩን የሚያስገባው ብቻ ነው።
አዎ አዎ
ካስገባው በኋላ አልተከፈተም። እንደዛ አድርጌ ይከፈትልሃል ካስ- ካስገባው በኋላማ
እ፣ አስገብቼ በቃ ቁጥሩ ሶስት ቦታ ነው እኮ ያለው።
እንዴት ሶስት ቦታ ማለት ሶስት መስመር አለው። አንደኛ መ- መ- ወንበር ይላል፣ ሁለተኛ ፓስወርድ ይላል። ያን ደግሞ ያን ፓስወርድ ፎርሜ ምን ይላል?
ምን አልከኝ አባ ምን ምን ሶስት ቦታ ይለኛል አም- አም ወንበር ነንበርና ማለት ነው ኮሚቴ ከመጣልኝ በኋላ እሺ ስልኬን በአዲስ ስልኬ እ፣ እምቢ አለ ምን
እ፣ ምን አለ
እምቢ አለ። ዝም ብሎ ይቀመጣል። በቃ send ሲያደርጉ
እኮ በፊት የከፈትከው ዘጠኝ ብለህ ነው ወይ ዜሮ ዘጠኝ ብለህ ነው
እ፣ ዘጠኝ እንደዛ እንደዛ እንደዛ ከሆነ ቆይ ልሞክረው በቃ እሺ እሺ አባቴ